hello ወይ ወይ ከጭቅጭቅ ነው መልስ የደወልኩለት።
okay እሺ አባ እሺ እና ቡድን ማለት ከስንት ሰው ነው?
እስከ አምስት ሰው ነው። አሁን አምስት ሰው ነው በ group ያለው አምስት ሰው ብቻ ነው።
okay አ- አምስት ሰው ሆኖ አንድ ሰው ምን ያክል ነው ማዘዝ ያለበት?
እ፣ የፈለገውን ያህል ማዘዝ ይችላል። አንዳንድ ኪሎ ማዘዝ ትችላላችሁ ከፈለጋችሁ። የፈለጋችሁ ይችላሉ።
አዎ፣ ዋናው ቡድን መሆኑ ነው።
ቡድን መሆኑ ነው። አዎ አንድ አካባቢ ሆናችሁ የምትተዋወቁ ሰዎች በቡድን ማዘዝ ነው ዋናው።
okay እሺ። ዋጋውም ይለያያል በቡድን እና በግል ሲሆን አዎ ዋጋው በቡድንና በግል ሲሆን ይለያያል። group ኡን የ delivery ሰዓቱም ይለያያል። አሁን ለምሳሌ የሁለት ቀን ከሆነ ዝቅ ይላል፣ ሀያ አራት ሰዓት ከሆነ ደግሞ ይጨምራል። አሁን ቲማቲም ላይ ሀያ ዘጠኝ ብር ነው በሁለት ቀን ሲሆን በ- በሁለት በይቅርታ በጣም አንድ ችግር የለም አባት ችግር የለም።
የሀያ አራት ሰዓት ሲሆን ሰላሳ ሰባት ብር ነው። የሁለት ቀን ሲሆን ደግሞ ሀያ ዘጠኝ ብር ነው ቲማቲም። እንደዚህም ልዩነት አለው የ price የ deliver ቀኑ እሱንም ገብቶ okay፣ በደንብ ስለዚህ deliver ምን ከፍሎ ሳይሆን የሚለያየው ራሱ እንትኑ ላይ ነው ማለት ነው።
ያው እቃው ላይ ነው።
ዋጋው ያው ነው እ፣ ግን በቃ በቀኑ በረዘመ ቁጥር ዋጋው ሊቀንስላችሁ ይችላል ማለት ነው።
ገባ። አመሰግናለሁ።
እሺ የሚከብዱት ነገር ካለ መልስ ይደውሉና ያስረዳታል።
እሺ አባቴ፣ በዚህ ስልክ ብደውል አገኛለሁ ወይስ እዛው ዘጠና አንድ ተለፎ?
አ- አይ በዚህም ይደውሉልኝ ችግር የለም ይሰራል።
እሺ አባቴ።
እሺ መልካም ቀን። እሺ ቻው።